ሰሊጥ ተጠቀምክና ሰማይን የሚያህል ብራና ተፍቆ አባይን የሚያህል ቀለም ተበጥብጦ ውድህና ውዴ በአንድ ላይ ተጽፎ ሳንጠጣው ቀረ በባራ ፍሶሱ ሆነ ሆነ ሆነ ሆነ ሮማን ከንፈሪ የሸንኮራ እሸት ነው ቢበሉት ያጠግባል ቢጠጡት ማር ነው እንደምን አለህ እንደምን አለህ ሬጀጁ ታልጋው ስንዝር የምታራርቀው እንደ ባህር አረብ ቅስማ የደመቀው እንደ ቀትር በዓል ሽንጧ የረቀቀው እንደ ኢየሩሳሌም አንጀቷ የራቀው ስተኛ ክናዷ ስንዝር የምትርቀው ስታንተርስ ክንዷን የምታስጨንቀው ስትስንተ መሬት የምትደባልቀው ትንፋሿ እንዳረቂ ሐሞት የሚከተው ከንፈሯ እንዳራስ ልጅ የሚርበተበተው እጥር ምጥን ያላት የልጅ መቤት ዘሯ የተጣራ ልቅም እንደ ስንዴ ጥሩ እንደ ወተት የሆሎ ሳዱላ መኳንንት ያጫት ዳኛው ገሰገሰ ሊያፈጣጥማት አጥንት የረገፈ ትሰናበታት አትለማም አስተማም እኔ እዚህ ስሞት ሆነ ሆኒ ሆነ ሆኒ ሆነ ሆኒ እንደምን አለህ እንደምን አለህ ሆነ ሆኒ እንደነ እንደነህ አረ እንደምን አለህ ደሴ ግራር እንጂ አበቅልም ጥድ ፍቅር ለመጨረስ ያልታደልኩትን እስቲ እናንተ ተኙ እኔ ስራ አለብኝ ግንብ ገነባለሁ ፍቅር ተንዶብኝ ሆነ ሆኔ ሆነ ሆኔ ዘመዴ ዘመዴ እናቴ ይሉኛል ኧረ ልጄ ልጄ አባት ይሉኛል ኧረ ልጄ ልጄ እስቲ ትውልድን ቆጥረህ ንገረኝ ሰው እንዳንተነ ትዝ የምትለኝ ሆነ ሆነ ሆነ ወው ዘመዴ ዘመዴ ተጫዋውተን ነበር ውል ያለው ነገር ሰው ተዘነጋህ ተረሳ ይቅር ወዴት ሸርተት ሸርተት ያዳጥ ይመስል እኔ እንደ ብላቴ አረግሃለሁ ስልሶ ሆነ ሆነ ዘመዴ ዘመዴ ማን አባቱ ያዘኛል ምን የጎበረበት በገዛ ትዳሬ ውሃ ብሞላበት እኔው በገዛ እጄ ለፍቅር ሟች ብሆን አጠፋች ትቀጣ የሚለኝ ማን ይሆን ሆነ ሆኔ አገሩ የንጉስ ነው ገንዘብ ነገ ያልቃል ክፉ ነገር ተሆነ መች ነቃነቃል የሰራሃኝ ስራ